ሄሎ ሄሎ፣ ጤና ይስጥልን።
ጤና ይስጥልኝ።
ከ We Plus Solution ነበረ የምደውልልዎ።
እሺ ምን ልታዝ We Plus Solution application ላይ ተመዝግበው ነበር አይደል? ከዚህ በፊት
ይሆናል። እሺ app ላይ app ላይ እም፣ እና ውስጥ የተመዘገቡን service ኦች አሁን system ላይ active እያደረግን ነበረ እና እም።
አንዳንድ መረጃዎች ስለጎደሉ ለመጠየቅ ነበር።
እሺ ይቻላል። ጠይቄ በምን አገልግሎት ነበረ የተመዘገቡት?
photography ላይ እ፣ ግን መመዝገብ እርግጠኛ አይደለሁም፣ ግን ስላላወቅኩኝ እ፣ ያው የምሰራው ነገር አይጎዳህም፣ ችግር የለውም ብትመዘገበውም። አሁን እሺ ንገሪኝ።
የታ- የ- የተ- የፎቶግራፉ ስም የት ነበር? ስሙ ምንድን ነበር?
Quality Picture፣ Quality Picture መቶ
እሺ የት አካባቢ ነው?
ኤፕስቶፕ
ሜክሲኮ።
እ፣ አይ ቦሌ
ም- ቦሌ የት- ምን ቦሌ ምን?
ቦሌ መድኃኔዓለም ቴሌ ፊት ለፊት
ያንተ ሙሉ ስም?
ቢኒያም ተመስገን።
የስራ ሰዓት መስታው እንዳትገፍናና የሰዓት ከሶስት ከአንድ ሰዓት ግቡ ሂዱ።
ከሰኞ እስከ
አዎ ተጫወቱ ውስጥ አይሻልም? ካልሆነ ከሰኞ ደግሞ እስከ ቅዳሜ ነው።
ያ ከሰኞ እስከ ቅዳሜ
እሺ የቀበሌ መታወቂያን ወይም የንግድ ፍቃድህን እኛ በምንልክልህ ስልክ ቁጥር መላክ ትችላለህ?
እ፣ የቀበሌ መታወቂያውን እንችላለሁ። ኦኬ እሺ እሺ፣ እናመሰግናለን።
እሺ።